ጤና ይስጥልኝ።
አብሮ ይስጥልኝ።
ጤና ይስጥልኝ።
አቤት።
ሳሎን Orthopedic Specialty ነው?
አዎማ። ሄሎ
ይሰማዎታል?
አይሰማም፣ ሳሎን ድምፅሽ ውስጥ- ይቆራረጣል።
አሁን ይሰማዎታል?
አዎ አሁን ይሰማኛል።
እሺ፣ ሳሎን Orthopedic Specialty ነው?
አዎ
ከ ArifPay ነው የምደውለው።
እሺ።
ሰላም እባላለሁ። ይቅርታ ስሞትን ማን ልበል።
ህይወት
እሺ፣ በአሪፍ POS machine ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበረ።
እ፣ እንትን settlement እኩል እያመጣልን አልነበረም። ትናንትና ግን አስተካክሎታል ልጁ።
መተው አስተካከሉት።
አዎ መጥቶ ነበረ ልጁ አስተካክያለብኛል።
እህ፣ ምን ነበረ ችግሩ?
Settlement የሰራ ነው። ለምሳሌ አራት ሺህ ብር ከሆነ የሚያወጣው አንድ ሺህ ምናምን ብር ነው። ሌላውን አይከተውም ማለት ነው።
Settle ሊያደርጉታል ገብተው እርስዎን ሙሉውን settle ይደረግ ነበረ።
አዎ ይደረግ ነበረ።
እንደዛ መሆኑ አይገባም ሁሉም።
አዎ አይገባም፣ አዎ አይገባም ነበር። የሚቆራርጣቸው ብሮች ምናምን አሉ።
እሺ አሁን ግን ተስተካክሏል። ምንም አይነት ችግር ከገጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛን contact ማድረግ ይችላሉ።
እሺ እደውላለሁ።
እሺ፣ መልካም ቀን ይሁንልዎት።
አሜን።